ሄሎ ጤና ይስጥልኝ። የቲኤስ የጥሪ ማዕከል እባክዎ ምን ልርዳዎት?
የህግ አካል ናችሁ?
ምን አሉኝ?
የህግ አካል ናችሁ? ይጀቀጀቀኝ ሴጣ የት ሰፈር ናችሁ ነው ያሉኝ?
የህግ አካል ናችሁ ወይ?
ምን አላችሁ ወይ?
እምሳላችሁ እምሳላችሁ
ሄሎ
እምሳላችሁ ወይ? ሄሎ ሄሎ ማ- ማን የሚል ሄሎ